hello ጤና ይስጥልኝ።
hello ይሄ head office ነው? ሊንክ አዎ ነው?
አዎ፣ ልክ ነው።
እ እንትን check ለማድረግ ነበረ።
ምን?
ምንድን ነው client ነኝ ሜክሲኮ እሺ።
አካባቢ እሺ መቅደም እባላለሁ። እዛው check ብታደርግልኝ ደስ ይለኛል።
እ፣ ምን የ- ላድርግልህ? እሺ የሁለት ወር ለመክፈል ፈልጌ እም፣ ያለሁበትን status check እንድታደርግልኝ ነው። እኔ አሁን ወረቀት ምናምን ከማ- ከማገላበጥ ብዬ ነው የራሴ okay እንደዛ ከሆነ አሁን ይሄ TM ላይ ስለደውል ሌላ ስልክ ልስጠውት የ collection ስልክ ነው የምን ስልክ?
ሊደውሎት ላድርግሎት collection የሚያስከፍሉ ሰዎች የእነሱ እሺ።
ስልክ እ፣
ሄደች ነው። ይሄ ግን እዚህ እንትን ገርጂ ምናምን መሄጃው ላይ ያለው አዎ ይሄ ዋናው ቢሮ ነው፣ ግን እኛ አዲስ እንትን ጥሪ ነው የምንቀበለው አዲስ ሽያጭ ላይ ይሄ የሚመለከታቸው ደግሞ ሌላ ክፍል ስለሆነ ነው።
ቁጥር ስጭኝ። እሺ
ወይም text ላድርግሎት
እሺ፣ text አድርግልኝ።
በዚህኛው ስልኮት። እሺ እሺ አዎ okay